አሳልፈው ነው ለፍርሽ ንገሪው ወይ ብለን ንገሪው። በላይ አቤት በላይ ከጆዬ ያስከውን ኦርደር አአ ከስተመር ስልክ አያነሳም ብለህ አሳውቀህ ነበረ።
አአ
እደውልልሃለሁ በይው እሺ። በቃ እም- ከስተመር ስልክ እያላነሳ እያነሳልን ስላልሆነ እኛ ጋር ምግቡን መልሰውና መልሻለሁ ብለህ አሳውቅኝ።
ያው አላነሳሁትም እኮ ነው ምግቡን አንስቼዋለሁ፣ ግን እዛው ቁጭ ብያለሁ።
እኮ ምግቡን መልስላቸውና መልሻለሁ ያው።
ብለህ አሳውቀን።
መልሼ የላቸዋለሁ። ያው በቃ እሺ እሺ
እሺ